ሄሎ ሄሎ
አቤት፣ ሰላም ነው? አለን ሰላም ነው። እና እንትን ማለት ዛሬ cashier ተጭኖ ነበር። ትናንት ነበር ሲጣኑ፣ ዛሬ ስራ ጀምሮ ነበር። ግን እንትን recall bet አያወጣም።
ስምን አልያዝኩትም። እንግዲህ ይቅርታ ሰላሙ
ሰለሞን የት አካባቢ ሰላሙ ሰላሙ ሰላሙ ወላይታ የት አካባቢ ወላይታ ነው።
እሺ ምንድን ነው እምቢ የሚላ recall አያወጣም።
recall አዎ print አያደርግም።
የስፖርት ነው ነው አይደለም፣ የ virtual ነው።
virtual አዎ እሺ እሺ አንዴ መስመር ላይ ጠብቀኝ ሄሎ ሰላም አቤት አቤት።
cashier ዋን ብቻ ነው እሺ እንደዛ ማድረግ የሚችለው ሌሎቹ አ?
ከሁለት እስከ አምስት ያሉት cashier ኦች አዎ copy recall ticket ማ- recall ticket ማድረግ አይችልም
ማለት cashier ዋ እንዴት?
cashier ዋ ማለት ያንተ የሚሰጣል አይደለ ዋናው የ cashier ኣ account አዎ እሱ ብቻ ነው recall የ Best Bet እንትን ነው system ኡ ነው
ማለት ከሁለት እስከ አምስት ያሉት recall ማድረግ አይችሉም ቲኬት
አንድ አንደኛ ላይ ያለው ብቻ ነው recall ማድረግ የሚችለው።
cashier አንድ ያ አንደኛው cashier አንድ የሚለው አለ አይደለ አዎ እሱ ብቻ ነው recall ማድረግ የሚችለው ከሁለት እስከ አምስት ያሉት recall ማድረግ አይችሉም ለምንድን ነው ያ እንደዚያ ነው?
የ Best Bet እንትን ነው system ኡ ነው ማለት ታዲያ ያኛዎቹ አሁን ቢሳሳት ውስጥ ታዲያ እንዴት ነው የሚወ- የሚወጣው?
ምን ቲኬቶቹ አ ቢሳሳቱ ማለት recall እኮ ቲኬት ለመድገም ነው አይደለ ቲኬት አሁን ለምሳሌ እንዴት መሰለህ አንዳንድ system print ላያደርግ ይችላል። አ
እሺ system ማለት ፕሪንተሩ ላያወጣ ይችላል።
አዎ ማያወጣውን እንዴት ነው ታዲያ አሁን ለ customer እንትን የሚባለው ማለት ነው? አንዳንዴ በ system ችግር በኔትወርክም ሊሆን ይችላል።
አይ recall- እሱ copy print last ticket የሚል አለ እሱ መግዛት ይቻላል print last ticket የሚል አለ print last ticket አዎ እሱ ስታደርገው ያልተቆረጠን ቲኬት ያወጣዋል okay ግን already ብዙ ት- ቲኬት ከተቆረጠ በኋላ ያን ሪኮል ለማድረግ አ ካሸራ